Hello ጤና ይስጥልኝ እኛ ቤት
ማን ቅድስት?
አዎ ትንሽ ላይ ተቋረጠ ኔትወርኩ እየፋ ደህና ነሽ?
እግዚአብሔር ይመስገን።
አንድ order ይዤ ነበር ሀያ ሶስት አርባ አምስት መሄድ ሀያ ሶስት አርባ አምስት ምን ሆነብህ?
አረ ብሩ በጣም ነስ
check አደርግልሃለሁ።
አረ ጨምሬበት እኔ የዚህ በፊት እጅ አውቃል ትንሽ ብሩ በዛ ያለ ነበር ዛሬ አጫ እሺ ሀያ ሶስት አርባ አምስት አዎ
ቼክ አደርግ